Hello? ሄሎ
ሄሎ ሄሎ
ጤና ይስጥልኝ
ሊያብረን ስልኝ ምን ልታዘዝ?
ጥያቄና መልስ ያደረግ አዎ የ telewin ጥያቄና መልስ እዛ ስልኩ ላይ ነው ያለው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ። ከዛ ሰባት ቁጥር ይጫኑና አማርኛ ያርጉት። ሶስት ቁጥር ላይ ለመጫወት የሚለውን ሲመርጡ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
አዎ እንደዚህ ነው።
እሺ ጥያቄና መልስ ሁለት ቁጥር ላይ ለመግዛት የሚል አለ። ኮይን ይገዛሉ። ከሁለት ብር ጀምሮ አለ። መመለሻ ነው የጥያቄና መልስ ኮይኑ። የእድል ጨዋታ ደግሞ አንድ ቁጥር ላይ ይመዘገባሉ፣ ትኬት ይገባሉታል።
እሺ በቃ
እሺ መልካም ጊዜ።
እሺ ምን